ሄሎ
ሄሎ ሰላም ነው?
እግዚአብሔር ይመስገን። ጤና ይስጥልን። ዶንኪ ቲዩብ ነው።
አዎ፣ አሁን ስሜን እያስመዘገብኩ እያለ አጋጣሚ ስልክ ተቋርጦብኝ ነው ድጋሜ ደውዬ።
ችግር የለም። ማን ነበረ ስሙ?
ኢዮስያስ ባይሳ
ዮ- ዮስያስ ባይሳ።
ባይሳ።
አዎ፣
እሺ፣ ስልክዎትን ይነግሩኛል?
ሀያ አንድ
እ?
ዜሮ ዘጠኝ ሀያ አንድ እ፣ ልቀጥል።
ቆይ እሺ፣ ይቅርታ ባል በጣም ባለፈውም በእርግጥ እንትን ብላኝ ነበር ተመዝግቤ ነበረ።
ተመዝግበዋል።
አዎ፣ ቅድም ግን ድጋሜ ንገረኝ ስላለችኝ ነው እንጂ
እሺ፣ እንደዛ ከሆነ የሶስት ወር ኮርስ ነው። በአካል ነው ኦንላይን ሊማሩ ያሰቡት?
በአካል በአካል እ፣
እሺ፣ የሶስት ወር ኮርስ ነው። ስልጠናውን የምንሰጠው ሀያት በሚገኘው አዳራሻችን ተሱ ሲኒማ ነው። ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ነው። በሳምንት ሶስት ቀን class ይኖረናል። ይሄን የምናደርገው ለወር ከአስራ አምስት ቀን ነው። ከአስራ እ፣ አምስት ቀን ደግሞ assignment ይኖረናል። በተማርነው መሰረት አንድ ወር ደግሞ እሺ፣ final የመመረቂያ ቪዲዮችንን የምንሰራ ይሆናል።
እሺ፣
ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር እና የምንሰጠው አጠቃላይ credit hour ሀያ ነው።
እ።
አስራ አምስት ሺህ ማለት ነው።
አዎ፣ ባለፈው ግን አስር ነበር ያለችኝ ከየካቲት ሀያ አምስት በፊት አዎ፣ አሁንም እስከ የካቲት ሀያ አምስት የሚመዘገቡ ተማሪዎች እ፣ አስር ሺህ ነው። ግን እስከ የካቲት ሀያ አምስት የሚመዘገቡ ተማሪዎች ብቻ ነው የሚያጠቃልሉት።
እኮ አሁን ዛሬ ብመዘገብ እንደዛ ነው ማለት ነው።
አዎ፣
አዎ፣ okay እንደዛ ከሆነ አሪፍ እኮ አሁን ታዲያ ምንድን ነው የሚጠበቅብኝ? መክፈል ነው የሚጠበቅብኝ ማለት ነው?
አዎ፣ ይክፈሉና በአካውንታችን እ፣
screenshot አድርገው እሱን ቴሌግራም ላይ ስሞትን፣ ስልክዎትን እና ያ ካለ የኦንላይን ተማሪ መሆኖትን ገልጸው ይልኩልናል።
የኦንላይን ተማሪ መሆኖትን የአካል
እ፣ የአካል ወይ ኦንላይን ብለው የአካል አይደል እርሶ አዎ፣ የአካል ነኝ። አዎ።
የአካል ብለው ቴሌግራም ላይ ገልጸው ይልኩልናል።
አዎ፣ የቴሌግራም ምንድን ነው ስማችሁ ይሆን?
በሰባ ምን ላይ አምስት ቤት ነው ላገኘው?
ስልካችን። ሰባ አምስት ቤት አለና ስልክ ሰባ አምስት ቤት አለ።
አዎ ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ ይቅርታ፣ ዜሮ ዘጠኝ ሰባ አምስት
ሀምሳ አንድ ሀምሳ
ስልሳ ሶስት ስልሳ
ስልሳ ሶስት ስልሳ በዚህ ነው ማግኘ- ቴሌግራም ላይ ምልክላችሁ ማለት ነው።
አዎ ቴሌግራም ላይ ስሞትን እና screenshot ያደረጉትን አዎ፣ ገልጸው ይላኩልን።
እሺ፣ እሺ፣ እንደዛ አደርጋለሁ ዛሬ።
እሺ ይላኩልን። መልካም ቀን።
እሺ፣ አመሰግናለሁ። እሺ።